ሄሎ ሰላም ጤና ይስጥ
ሄሎ እንዴት አልሽ? ሄሎ ሄሎ ሰላም ጤና ይስጥልኝ Best Bet ነው የደወሉት።
አዎ እሺ ቅድም በ CBE አስገብቼ ቆርጦብኝ ነበርና አልተመለሰልኝም። አይመለስልኝም?
text message ልካሃል አባቴ? text message ኡን ቴሌግራም ላይ ልከልናል።
አዎ ልኬልሻለሁ በዚህ ቁጥር
በዚህ ቁጥር ሳይሆን ስልክ ቁጥርህን ንገ- እ፣ ስምህን ንገረኝ። ቴሌግራም ላይ ስምህን ሃይማኖት
ሃይማኖት ፀሐይ አዎ
ቴሌግራም ላይ ስምህ በዛ ነው የሚያወጣልኝ።
አዎ
ሃይማኖት ፀሐይ ካልገባልህም
አልተመለሰልኝም። አዎ ሁለት መቶ ብር deposit ነው አይደለ?
አዎ deposit አደረግ እም፣ እሺ።
በ CBE ብር ቆረጠና አልመለሰልኝም።
አ የ system ችግር እ፣ ገጥሞ እንደሆነ ያው already አሳውቀውሃል አይደለ? ከታች ጽፈውልህ ነበረ።
አዎ ማለት እንደዛማ ብለውኛል።
አዎ እሺ። አሁን ቴሌግራ ከእንደገና አሳውቅልሃለሁ። እሺ ለሻፓ ይገባልሃል። ትንሽ ቆይቶ ግን ታገሰን። ብዙ ደንበኛ ስለሆነ የተቋረጠበት እስካሁን ድረስ ያልገባለት ሰው ብዙ ነው ያለው እና approve እስኪያደርጉልን ትንሽ ጠብቀን።
እሺ CV ው አይከፋ አይከፈትም CV ለጊዜው የ- አዎ፣ አይሰራም አባቴ። ዛሬ አይከፈትም።
ዛሬ አይከፈትም።
እም፣ በቴሌብር ተጠቀሙ። እሺ በቻፓ በኩል okay፣ በቃ። እሺ እናመሰግናለን። እሺ እሺ፣ thank you።
እሺ መልካም እሺ